hello ጤና ይስጥልን ብስቲዎች ጤና ይስጥልን
አለ እንዴት ነህ?
አለን ከ Best Bet ወደ account ቴሌብር ለመላክ ፈልጌ እሱን ደግሞ አልገባም።
እሺ መቼ ነው ወንድሜ?
ትናንትና ማታ እሺ ስልክህን ንገረኝ። ዜሮ ዘጠኝ
ዜሮ ሁለት እሺ
ስልሳ ሁለት ቃንዴ ሀያ አምስት ቃንዴ እድሜ ቃንዴ
ምን ያልከኝ? account ኡ ነው እሱ እኮ ንገረኝ ንገረኝ። ዜሮ ዘጠኝ ዜሮ ሁለት
ስልሳ ሁለት
ስልሳ ሁለት
ሀያ አምስት እሺ
ሀምሳ አራት ወደዛ ከዛ ብላ አካውንት ላይ እየተጫወተ ነበረ። በዚህ ስልክ አስራ ሁለቱ አሁን እየደወልኩለት ለማስገባት ፈልገ ነው።
ዜሮ ዘጠኝ ዜሮ ሁለት ዜሮ ስድስት አይደለ?
አይ ከዘጠኝ ዘጠኝ ዜሮ ሁለት ዘጠኝ ዜሮ ሁለት ስልሳ ሁለት ሀያ አምስት ሀያ አምስት ሀምሳ አራት ዘጠኝ መቶ ዘጠኝ መቶ ሀምሳ ብር ነው። ወደ ቴሌ ብር ለመላክ ይፈልጋል።
ዘጠኝ መቶ ሀምሳ ብር አይደለ?
አዎ ውዴ፣ እንደዛ ነው።
አዎ እሺ፣ አሳውቅልሃለሁ። እሺ
እሺ እሺ እሺ። መልካም ቀን።
ዘጠኝ መቶ ይገባል ማለት ነው።
አዎ ዘጠኝ መቶ ሀምሳ ብር።
እሺ እሺ ወደ ቴሌ ብር ይገባል ማለት ነው። በዚህ ስልክ አስራ ሁለት ቤቱ አዎ ልቀቅ። እሺ
እሺ፣ ትንሽ ታገሰን። እሺ ብዙ transaction ስላለ
ስንት ደቂቃ?
ከምሳ ሰዓት ምናምን እስከ ስምንት ሰዓት ታገሰን።
እሺ እሺ
thank you።
okay bye።
እሺ